ሰላም ፍቅር ነኝ።
ፍቅር ወይ አርባ ሶስት ዘጠና ዘጠኝ እሺ፣ ምንድን ነው
ድጋሚ ሌላ order ታዛል አሉ አርባ ሶስት አርባ አርባ ሶስት ዘጠና ዘጠኝ
እሺ፣ ምንድን ነው ድጋሚ ሌላ ተጨማሪ ታዟል። አሁን የታዘዘው አንድ ላይ ነው የሚሄድ አሉ።
okay። ስለዚህ ያውቃሉ ሬስቶራንት ተደውሎ ተነግሯታል። አይ አዎ፣ አሚን እዚህ ያለው።
ተነግሮናል አሉ። አዎ፣ ስለዚህ edit ይደረግልሃል ማለት ነው። ማን ነህ?
ኃይለማርያም ሀብተማርያም ደሳለኝ
ሀብተ ኃይለማርያም ሀብተማርያም ኃይለማርያም ሳይሆን ሀብተማርያም።
ሀብተ ማርያም። እሺ እሺ።
ይደርሃል። እሺ፣ ከዚህ ተደወለልን ቢሮ